ጤና ይስጥልኝ ሁሉስፖርት ነው። እባኮ ምን ልርዳው?
አሁን ደውዬልሽ ነበረ እና እንትኑን ቴሌግራም ልላክልኝ ብለሽ ልኬልሻለሁ። ሌላው አይከፍልም ባንክ transaction ብቻ ነው እንከፍተው።
አዎ እሱን ነው እኛ የምንፈልገው። ማን ነው ስሞት?
አክሊሉ በለጠ። በዚህኛው ስልክ አይደለም።
የቴሌግራም ስሞ ማን ነው?
አኪያ
አኪያ በጣም አኪያ ማለት
መቼ ነው የላኩት? አሁን ነው
ቴሌግራም ላይ እ
አሁን አሁን ልኬልሻለሁ።
አኪያ ነው የሚለው ታዲያ ስልኩ ስሙ?
አዎ
spelling እስኪ ንገረኝ።
ኤ እ
K I እ
እ Y A ከዛ ማለት M ኤም ኤ